Muchas ce va con los dos,
እንዴት ¿no?
ሰላም ነው?
ሰላም
ዛሬ በተሳተፈ ወደድ
ይቅርታ፣ ምን አሉ?
ቲማቲምና
ኦርደር ሆኖ ዛ
አዎ ዛሬ ደርሶሻል ብዬ ነበር። ትላንትናም ደወል
ድምጾ ተርቋል።
ይመጣል ይቅርታ ተብ- ዛሬ ይመጣል ተብዬ ነበረ። እስካሁን አልመጣም።
ዳንዴ
እስካሁን አልመጣም።
እኮ ዳንዴ ነው።
አይደለም በሌላ ስልክ ነው የደወልኩት። እኔ አርባ ስድስት ቤት ነው ውድነሽ ነኝ። ውድነሽ
ይንገሩ 09
አርባ ስድስት እሺ፣
ዘጠና ሶስት ሀምሳ ሰባት ዜሮ ሶስት ቲማቲምና ነጭ ውድነሽ Okay። ቲማቲም እና ቆየብኝ።
ጥቅል ጎመን አዎ፣
በአስራ ሁለት ነበር ያዘዙት። ኦኬ።
አዎ።
driver ኦች አልደወሉም ከዚህ በፊት አልመጣሎትም።
አሁን የደወለልኝ ሳሙና ብቻ ነው ይዤ የመጣሁት አለኝ። Lifebuoy አዝዤ ነበረ። ትላንትና ሌሎችም ደግሞ ፕሮዳ አንድ ላይ- አንድ ላይ ይመጣልሻል ተብለን ተብዬ ነበረ። እንደዚህ ደውዬ ማለት ነው።
ሰው ግን ቲማቲም እና ሳሙና ጥቅል ጎመን- ቲማቲም እና ጥቅል ጎመን አልመጣም ነው የሚሉኝ።
አዎ፣
Okay sorry። ነገ እንዲመጣሎት እናድርግ።
ኧረ በጣም ቆየ እኮ እማ።
Okay ልክ ዛሬ ነው። በ- ደርስልኝም ቆይቷል። መውጣት ከቻለ እኛም እናሳውቀዋለን። Complain ላይ ላስገባሎትና ማታ ላይ ደውዬ check አደርገዋለሁ።
እሺ በቃ ብቻ ዛሬ ቢያመጡ ደስ ይለኛል።
እሺ እሺ፣ ሞ- እንሞክራለን። እሺ። መልካም ቀን